ሰላም ቢያለት ጤና ይስጥልኝ ብዙ ኢትዮጵያ የዳነኝ ባኩ ምንርዳው ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ምንርዳው ከዲላ ሆቴል ነበር የምደውለው እና ፍሪጁና የድራፍቱ አያቀዘቅዝልንም ብልሽት አጋጥሞ ነበር።
እሺ ደግሞ ያችን የቢጃ የመለያ ቁጥሯ ወይም ደግሞ ቲን ነበር ይንገሩኝ።
ሲን ነበር ሶስት ዜሮ ሶስት ዜሮ አስራ ሶስት አስራ ሶስት ሰማንያ አራት ሰማንያ አራት ሰባት ሀያ አንድ ሰባት ሀያ አንድ እሺ መስመር ላይ ጠብቁኝ። ዲብላይት ሆቴል ነው ያለኝ። እርሶ ዲላይ ሌላ ዲብላይት ሆቴል። እሺ መስመር ላይ ጠብቁኝ፣ እየፈለኩለት ነው። እሺ ደግሞ የት- የት አካባቢ ነው የሚገኙት?
ወሰን ዜሮ ሁለት መውጫ
ልዩ ቦታው ስም አለው? ከዚህ ውጪ የለም ወሰን ዜሮ- ዜሮ ለ- በወሰን መስመር ዜሮ ሁለት መውጫ ጫፍ ላይ ዲላይ ሆቴል የሚለው እሺ እየመዘገብኩለት ነው። ስሞትም አልበል ሀና
ሀናማ ፍቅረ ስላሴ
ስልክ ቁጥር በዚህ በደወሉበት ልመዝገብ።
አ
ፍሪጁም የድራፍት ማሽኑም ነው እያቀዘቀዘለት ያልሆነ ነበር አ ሁለቱም አይሰራም።
ሁለቱማ ድራፍት ድራፍቱ?
ማሽኑ ከአራት ሰዓት በላይ ተሰክቷል እህ ተሰክቷል ከአራት ሰዓት በላይ
እስኪ አንድ ልጠይቅ እሺ እሺ እናቴ ከአራት ሰዓት በኋላ ከአ- ከአራት ሰዓት በላይ ተሰክቷል ይሄ አይነቀልም አለኝ ፍሪጁ አይነቃንም እሺ ደንበኛችን መዝግቤልዎታለሁ ለሚመለከተው ክፍል አስተላልፍ ያለው የጥገና ባለሙያዎች ይመጣሉ እሺ አመሰግናለሁ እሺ ሌላ ምን አደረስ ነገር አለ ምንም የለም thank so much እሺ ስለደወሉ እናመሰግናለን መልካም ቀን።
ያሉትን ሀሳብ አስተያየት ከሚባለው okay bye thank you